ሄሎ ጤና ይስጥልን ኢንቨስትሜንት አዲስ ነኝ።
ጤና ይስጥልን ብሩሜ ነኝ ከወላይታ።
እሺ ሰላም ግሩ
እግዚአብሔር ይመስገን ሰላም ናቸው።
አለን። እሺ
እንትን ጂአር አካውንት አታች አድርጌ ነበር ቴሌግራም ላይ ምን አልሽ?
ጂአር አካውንት ኢንቨስት ምናምን የሚል ከላይ ጽሁፍ ነገር እያለ ተቀይሷ ተናፍረን
ድምጽ በጣም የራ- እንትን ብሏል።
አይሰማም። አሁን ሄሎ ሄሎ አሁን ይሰማል።
እሺ ጂአር አካውንት ነበረ በዲሽ የሚሰራ ካሽሮ ይከፈት አይደለም
እሺ የት ነው?
እ፣ ወላይታ ጉኑ ነው ወላ- ፒኤምፒኤም ወላይታ።
አዎ
እሺ ትልክልናለህ ቴሌግራም ላይ።
አዎ እኮ ልክ ያለው ልክ ያለው በቃ እሺ check እናደርጋለን። ግሩም ነው። አ? ግሩም አዎ አዎ አዎ እሺ እሺ
ሁለት ልክ ያለው ባይዘ የመጀመሪያ አዎ፣ አንተ ብሎ አይቼዋለሁ።
አልተራው አዎ። እሺ እሺ